ጤና ይስጥልኝ ስፖርት ነው በኮም ልርዳ
ሄሎ ሰላም ነው እንዴት አደራችሁ በዘጠኝ ማለት ከትላንት ወዲያ እሺ
አስር ጨዋታዎች አስይዤ
እሺ አንድ ሰማሁ።
አንድ- አንድ ጨዋታን የሳትኩትና እሺ
እ፣ ምንም ነገር እ፣ እንትን ቦነስ ነው?
አልተሰጠኝም እ?
ቦነስ አልተሰጠውትም አልተሰጠኝም።
እሺ total odd ኡ ስንት ነው ያውቁታል
total odd ኡ አዎ ልየው እሺ አሁን ማየት ይችላሉ አዎ ይችላል እሺ እሺ ቶታል ኦዱ ወይ እያወጣሁ ነው ይቅርታ እሺ እሺ
ትንችል ሳይለንት አስር አስር ተወሰነ አምስት ሺህ ነው የሚለው እ፣ እዚህ ላይ የትኛው ነው? እቺ ነች። odd ኡ ስንት ነው? ሁለት መቶ አስራ ሶስት አ? hello አቤት
odd ኡ ሁለት አስራ ሶስት አይደለ ይሄ አይደለ
እሺ የወጣበት odd ስንት ነው
የወጣብኝ odd አንድ ሰባ ስምንት አንድ ነጥብ ሰባ ስምንት አንድ ነጥብ ሰባ ስምንት እ፣ አስር ጨዋታ ነው መሰለኝ። እ፣ አምስት ሺህ ምናምን ነበር እንትኑ በሰዓቱ ያሳስኩት በሰላሳ ነው ተቋረጠ አሉት እንደ ጨዋታ አባ እንደ ምንም እንዲሆነ ይላል።
ጨዋታ አሉት የለም እንዳለ እ፣ ሁሉም አረንጓዴ ነው አንድ ግሪን ሆኖ አንደኛው ነው የሳተው በቦነስ ቆርጠዋል
እኔ እንጃ እኔ በቦነስ ነው- በቦነስ ወይ ከቆረጥኩ ቦነስ አሁንም አ- አ- አዎ አይሆንም ቦነስ ወይ አቀላቅለው ምናምን ከቆረጡ እ፣ እ፣ የሚሆን አይደለም እንደሱ አይቻልም
አ፣ በቦነስ ከተቆረጠ አዎ በቦነስ ከተቆረጠ ሜቢ ድጋሚ ኦኬ ቦነስ የለውም okay። ለምን እንደሆነ ገባሽ? ነ- ቦነስ ከአንድ ነጥብ አራት በላይ ነው አይደል የሚለው?
አዎ
እስቲ ቆይ ላያቸው ሁሉም አዎ ከዛ በላይ ነው። maybe እንግዲህ እሱን ጠይቆኝ ገብቶ ይሆናል።
ያው እሱ ሊሆን ይችላል። በቦነስ ካለው ቦነስ እ፣ ድጋሚ አይሰጥም።
እሺ እሺ፣ መልካም ቀን።
እሺ መልካም ቀን አንቺ